ይመስለኝ። Hello Visa ሚልኪ ነኝ። በኩማይ መረጃ ሄሎ ይመስልን
እንዴት ነው?
አለት Hello Visa።
አዎ፣ እሺ ምን እንርዳዎት?
እ፣ ቪ- ቪዛና process ለማጣራት ነበረ።
እሺ የምን ሀገር information እንስጦት? መረጃ እንሰጦታለን።
ሆላንድ።
ሆላንድ።
አዎ፣ እሺ በስራ ነው ለ visit ነው ወይስ በምንድን ነው መሄድ የፈለጉት? ወይስ ለትምህርት ነው?
እዛ ቤተሰብ ስላለ አሀ
እነሱ እሺ ጋር invitation letter ይልኩሎታል?
አዎ፣ አዎ።
እሺ አንዴ መስመር ላይ ቆዩ። እሺ መስመር ላይ ናት ደንበኛችን። እሺ የሚያስፈልገውት መጀመሪያ ከዛ ሀገር invitation የሚላክሉት ከሆነ invitation letter ኦትን መያዝ አለቦት።
invitation ኡ ምን ብሎ ነው የሚላከው?
እ፣ በምን ጉዳይ ነው እርስዎ የሚሄዱት? እዛ ሀገር ምንድን ነው ያለው ፕሮግራም አለ ቤተሰብ ጋር ወይስ ዝም ብለው ለማየት ነው?
ዝም ብሎ ዝም ብሎ ለማየት ነው።
okay ስለዚህ እነሱ ሲጽፉ የሆነ ምክንያት ጠቅሰው ቢጽፉ ጥሩ ነው። የሆነ እኛ የምናከብረው በዓል ስላለ or ደግሞ የሆነ ጊዜ ከኔ ጋር እንዲያሳልፍ ፈልጋለው ምናምን ብለው እዛ ሀገር ያሉ ሰዎች እርስዎን የሚጋብዝ የጥሪ ደ-
እሺ፣ ሌላ ሄሎ